ሰላም ጤና ይስጥልኝ። ከችፕችፕ ነበር የምደውልዎት አብይ፣ ከችፕችፕ ነበር የምደውለው።
እሺ ያልተጠቀሙ product አለ ዛሬ ያልመጣልዎት?
ቀይ ስር ምን አሉኝ?
ቀይ ስር ቀይ ስር ነው ያልተቀበሉት? ሌላ ሁሉንም ተቀብለዋል?
ሌላ አናናስ አምጣለን። አናናስ አናናስ እና ቀይ ስር የት አካባቢ ነው የሚመጣው?
ስድስት ኪሎ ቴሌ ሶሲ ስድስት ኪሎ ቴሌ- ቴሌ ቴሌ ቴሌ
ስድስት ኪሎ ቴሌ አዎ።
Okay።
እና ደግሞ ዳኛው Hello
ዳኛው ዳኛው ይቅርታ ግን አናናስ አላዘዙም። በዚህ በዚህ ቁጥር አናናስ አላዘዙም።